Leader Institute? Hello፣ አቤት
ሰላም ጤና ይስጥልኝ።
አለሁ። እግዚአብሔር ይመስገን። እንዴት ነሽ?
ደህና እግዚአብሔር ይመስገን።
አለሁ። ኮሜዲያን እሸቱ ማግኘት እችላለሁ?
ኮሜዲያን እሸቱን ቀጥታ ማግኘት አይቻልም። ምን ነበረ ጉዳዮት?
እም?
ኮሜዲያን እሸቱን ቀጥታ ማግኘት አይቻልም። ምን ነበር ጉዳዮት?
Okay። ቀጥታ መገኘት አይቻልም?
አዎ እሱ busy ስለሚሆን ቀጥታ ማግኘት አይቻልም። ጉዳዮትን ይንገሩንና ለምንመለከተው ባለሙያ እናስተላልፍሎታለን።
Okay። አይ ችግር የለውም። በቃ ወይም
በምን ጉዳይ ነው የፈለጉት?
እም የህይወት ጉዳይ ለእሱ ብቻ መናገር ነበር የምፈልገው።
እሺ ኢሜል ማድረግ ይችላሉ።
እም?
ኢሜል ማድረግ ይችላሉ የግል ጉዳይ ከሆነ።
ኢሜይል
አዎ ኢሜል ላይ ይጻፉለት።
Okay። በምን ማለት በኢሜይል?
በኢሜል ኢሜሉን ልንገሩት እና ኢሜል ማድረግ ይችላሉ መናገር ካልፈለጉ።
Okay። እሺ ደስ ይለኛል። ኢሜይልን ንገር ወይም ኮሜዲያን በጻፉ- እሸቱ at Gmail dot com እ?
ኮሜዲያን እሸቱ አት ጂሜል ዶት ኮም
አት ኮሜዲያን እሸቱ አት ጂሜል ዶት ኮም
ኢሜይል እሺ
እሺ እናመሰግናለን ስለደወሉ መልካም ምሽት